ሰላም ጤና ይስጥልን ቤት ሄሎ ሄሎ ሄሎ እሺ ጤና ይስጥልን ቤት ምን ነበር?
አምስት ሺህ ብር withdraw አድርጌ ነበርና አየር ላይ እንትን አለብኝ።
እሺ እሺ ወደ ቴሌ ብር ነው።
አዎ እሺ የቤት ቤት ቁጥር ንገረኝ።
ይሄ ነው ራሱ።
መጨረሻው አስራ ስምንት አዎ እሺ ወደ ዜሮ ዘጠኝ ዘጠና አንድ ሰማንያ ሀያ ሰባት አስራ ስምንት አዎ ልክ ነው።
አዎ
ያው ገብቶላል አሁን። እሺ check አድርገው።
እሺ፣ አምስት ሺህ ብር።
አመሰግናለሁ።
እሺ እናመሰግናለን።